እምቢ አለችኝ አይደለ?
Hello
Hello ሰላም ነው።
እግዚአብሔር ይመስገን።
እ፣ ትኬት ግን አልቆረጥኩም። ትኬት ሳልቆርጥ ቦታ መያዝ እችላለሁ? ወር እንዴት ነው?
እስካሁን ቦታ የተወሰነ ቦታ አለ። መመዝገብ ይችላሉ።
አዎ እችላለሁ። እባክሽ ለሁለት ሰው ስም አለበት። እሺ
ሰላማዊት ደስታ።
ስልክ ነው ያዝ ሰላማዊት እሺ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሀያ አምስት ሀያ አምስት አስራ ስምንት
አስራ ስምንት ሰላሳ ስድስት
ብዛት ስንት ነው ሰላማዊት?
ሁለት ሁለት ሰው Mobile transfer ማድረግ ይችላሉ ወይስ በአካል አዎ።
መጥተው መክፈል ይፈልጋሉ?
አይ mobile transfer ማድረግ እችላለሁ። More guaranteed የሚሆነው ቀድሜ ብከፍል ነው አይደለ?
አዎ ግን ቀድመው ቢወጡ ቦታ መያዝ
ኧረ እባክሽ ዜሮ ዘጠኝ እውነት ስንት በጣም ሰዓት ብዙ ላይ?
አለ።
ስንት ሰዓት?
አስር ከሩብ ተኩል ላይ የመድረስ አይችሉም።
ኡ፣ አስር ከሩብ ተኩል ለአስራ ሁለት ሰዓት ለአስራ ሁለት ሰዓት show
ችግር የለውም እኮ ቦታ ትይዛላችሁ።
እ፣ ደ- ጥሩ ቦታ እንድናገኝ አዎ እ፣ ከወንድሜ ጋር ነው የምመጣው እና እሱ ምናልባት ቢደርስ አስራ ሁለት ሰዓት ነው። እኔ እንኳን ቀደም ብዬ መድረስ እችላለሁ ቦታ ትይዝለታለሻ
አይደል? እሺ ሜላት ነሽ እንዴት? Okay ሳቅሽ የሜላትን ይመስላል። እሺ ስለዚህ እ፣ እሺ so እንዴት እናድርግ? So እኔ መጥቼ ቀድሜ ቦታ መያዝ የሆነ ነገር ወይ ቁጭ ቁጭ አድርጌ እወጣለሁ።
እሱን እኮ ነው የሚሰራ።
እ? አ፣ እሺ እሺ ስለዚህ በቃ Account እመጣለሁ።
Text አድርጌልሻለሁ።
እሺ እሺ ማርያ አመሰግናለሁ።
አሜን።
እሺ ቻው